Hello ጤና ይስጥልህ።
አብሮ ይስጥልህ።
እሺ ደንበኛችን ይንገርን ስሙን እና እ፣ እ፣ ጉለታ ነው መሰለኝ ስሙ ጉለታ።
ጉለታ እሺ ስልኩን ይነግሩናል።
ዜሮ ዘጠኝ አርባ አንድ እሺ
ዘጠና ስድስት ዘጠና ስድስት ስልሳ አምስት ሀያ ሰባት ይህን እንግዲህ ሰጠኝ በአንድ ዘጠና ስድስት ስልሳ አምስት ሀያ ሰባት እሺ ደንበኛችን ጥያቄ ብለን ለሚመለከተው ክፍል እናስተላልፍልዎታለን። ሌላ መረዳዎት ነገር አለ?
የሚቀረኝ የለም።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን አስተያየት ከሰሙ ድምጽ በኋላ ያስቀምጡ።